ጤና ይስጥልኝ አሽቴ ደነኝ እባክዎ ምን ልርዳው?
እ ጤና ይስጥልኝ ምን ልርዳዎት?
ኦኬ ቀደም ደውዬ ነበርኩ ምን አሉኝ ልመድ ቀደም ቀደም ደውዬ ነበርኩ ትላንትና ዛሬም ወደ ኩዊክ ብር ብር ልኬ ነበርኩ ከቴሌ ብር እሺ እስካሁን ግን አል አልደረሰኝማ ደውሎ አስመዝግበው ነበር እኛ ጋር አዎ አዎ እሺ ሌሎት መስመር ላይ ጠብቁኝ በዚህ ስልክ ቁጥር ቴሌግራሙ ነበር ቴሌግራሙ ላይ አ
እም እሺ በዚህ ስልክ ቁጥር ነበር ያስመዘገቡት አዎ ደሞ አዎ አዎ
ቴሌግራም ላይ ልከውልናል አዎ ማን በሚል ስም ነው የላኩልን ኢፋ ኢፋ ጌታቸው እሺ ደማያችን እያየሁሎት ነው መስመር ላይ ጠብቁኝ እሺ
ገብቷል ተስተካክሏል እ
ደንበኛችን ይቅርታ መስመር ላይ ስላስቆየሁት
አይ ችግር የለም እሺ ደርሶናል screenshot ኡ ታይቶሎት እናሳውቆታለን እሺ እሺ እሺ እናመሰግናለን መልካም ቀን እሺ እሺ